ጤና ይስጥልኝ ለጊዜው
ቤት ሰላም፣ እንዴት ዋሉ?
እግዚአብሔር ይመስገን አለን እግዚአብሔር ይመስገን።
ለመማር ብዬ ነበር እንትን የ YouTube ትምህርት እሺ ይቻላል። በ Telegram account ኣችን ላይ ማለት ነው። በ Telegram save ያደርጉትና ቁጥሩ በ Telegram link ይላኩልን ይበሉ። በዛ እንልክሎታለን። ስለደወሉ እናመሰግናለን።
ሊ- link ኡን በምንድን ነው ወደ ወደ ምን ነው የምልከው?
ወደ Telegram account ኣችን በ- በ Telegram link ላኩልን ይበሉ።
OK በዚህ ቁጥር ነው አዎ አኖ በሰባ አምስት ስድስት ዜሮ ዘጠኝ ሰባ አምስት ሀምሳ አንድ እ፣ ስልሳ OK ስድስት አምስት አለ እዚህ መስመር ኦንላይን አንተ ላይ አለ።
አለ። አዎ link ላኩልን ይበሉን፣ እኛ እንልክሎታለን። እዛ ላይ መመዝገብ ይቻላል።
እሺ እሺ እናመሰግናለን።